ወንጌል ከተነበበ በኋላ ዋጸቢሆ ተማከሩ ሊቃነ ካህናት አውፅዎ ለኢየሱስ ወሰድዎ ይስቅልዎ። ይህን ከህዝቡ ጋር እየተቀባበሉ ማለት ነው። በየወንጌሉ እንደዚሁ ማለት ነው።